ሄሎ
አቤት ሰላም ጤና ይስጥልኝ ቴሌቪዥን ሄሎ
አቤት
ይሰማል ምን ልርዳዎት
እንትን ለመጫወታ ጨዋታው እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
አዘድ ከፍ እያሉ ግን እም
ስንት
አቤት
ለቀን ወይ ለሳምንት ስንት ነው ክፍያው?
እ daily ከሆነ ሁለት ብር ይቆርጣል ሳምንታዊ ከሆነ ደግሞ አስር ብር አህ
አዘዲያ መጠቀም የምችል ከከፈለ ቆርጠማል
አዎ እኮ ትኬት ካሎት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
እ ሶስት ቁጥር ለመጫወት የሚለውን ይጫኑ ከዛ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣል እርስዎ መርጠው መጫወት ይችላሉ
እሺ እድሎትን ይሞክሩ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ